Hello ጤና ይስጥልን ቤት ቤት ሰላም ነው አይደለ?
ሰላም ነው።
ከዚህ በፊት ብር ምናምን ከቤት ቤት ወደ አባይ ባንክ ምናምን ልኬ ነበረ እሺ እና አሁን ደግሞ ሲሄድ እዛ ብሩ አልገባም ምናምን ብሎ ነበረ።
እስቲ ስልክህን ንገረኝ።
ዜሮ ዘጠኝ አርባ አንድ ዜሮ ዘጠኝ አርባ አንድ አስራ ስድስት ስልሳ ስድስት ሰባ አንድ ሰባ አንድ ዘጠና ስምንት ዘጠና ስምንት እሺ ጠብቀኝ። መቼ ነው የላከው?
በሀያ አራት መሰለኝ ዜሮ ሀያ አራት ዜሮ ስምንት ሁለት ሺ ሀያ ሶስት
በስንት
በሀያ አራት
እ August ላይ
አዎ
እሺ፣ ጠብቀኝ።
እሺ
በሀያ አራት ዜሮ ስምንት ሁለት ሺ ሀያ ሶስት ላይ አዎ ስንት ብር ነው?
አንድ ሺህ ብር
እሺ እ የላ- እዚህ ጋር ገብቷል ነው የሚለው የላክበትን ቁጥር ልንገርህ
ቁጥሩን እሺ ሰላሳ ስድስት
ሰላሳ እሱንም አይቼዋለሁ ሰላሳ ስድስት ሰባ አምስት አርባ ስምንት አ- ስምንት አይደለ
አይደለም እ
ወ- የአባይ ባንክ አካውንትን ነው የምነግርህ።
የምን
የገባው እዚህኛው account ላይ ነው።
okay የገባበትን account የገባበትን account ልንገርህ።
እስቲ እሺ ንገሪኝ እሺ እሺ፣ ተስፋዬ እ ተስፋዬ ተ- ተስፋሁን ነው አይደለ?
ተስፋውን ሽመልስ በላይ እሺ፣ ሰላሳ ስድስት
ሰላሳ ስድስት ዘጠና አንድ ዘጠና አንድ ዜሮ አንድ
ዜሮ አንድ ሰማንያ ሰባት ሰማንያ ሰባት ሀምሳ ዘጠኝ ሀምሳ ዘጠኝ ሀምሳ አራት
ሀምሳ አራት ስልሳ
ስልሳ አስራ ስድስት
okay እሺ እዚህ ቁጥር ላይ ነው የገባው። እሺ ማለት እዛ ሄጄ ሳረጋግጥ ታያለሽ አልገባም ስላለኝ ነው እዚህ እ እኛ ጋር የሚያሳየን እዚህ account ላይ እንደገባ ነው አንድ ሺህ ብሩ።
okay፣ ማለቴ አየር ላይ ቀር ይችላል አይ አየር ላይ ቢቀር ኖሮ እዚህ ጋር ያሳየን ነበረ።
እኮ አይ ማለቴ በርበራት ሄጄ ምናምን አለ ምንም አልገባም ምናምን ስላለኝ ነው እኔ ላይ ደግሞ success ወይ ነበር ታያለሽ ለዛ ነው አዎ።
ዝምም ያል አይ እዚህ ጋራ balanced ነው የሚያሳየን። ባይገባ ኖሮ pending ይል ነበረ። እዚህ አይ ግን በቃ እሺ እዛ ሄጄ balanced ስጠይቀው ነው ደግሞ አልገባም የሚያሳየን።
ስላለኝ ነው ለዛ ነው ኦ፣ እዚህ ጋር balanced ነው የሚያሳየን።
ነው አይደለ አዎ ከዛ በፊትም ግን ኦንላይን ላይ game እየተጫወትኩ ታያለሽ ይወሰድ ነበር እዛ ኦንላይኑ ላይ ራሱ ብር ማለት ነው ይቀንስብኝ ነበረ
እኔ እንጃ። እስቲ password ህን ቀይረዋ። ለማንኛውም እሺ በቃ እሺ።
password ህን የሚያውቀው ሰው እ፣ ሲሆን ሲኖር ነው እንደዚህ የሚሆነው።
okay በቃ ይሆናል እሺ በቃ እሺ